ሄሎ አቤት።
ሄሎ ተነስሮ ቲኬት አለ ጤና ይስጥልኝ። ሮብ catering ነው።
አዎ ምን ታዝናት እ፣ ከዊ ፕላስ የመጡ ልጆች አናግረውት ነበር አይደል?
ምን አልሽኝ?
ከዊ ፕላስ
ከየት ከየት ዊ ፕላስ
ምን ፕላስ?
ዊ ዊ ፕላስ
እሺ አዎ አዎ።
እ፣ እሺ ልከውለት ነበርና app ኡን አውርዶታል እንዴ?
አ አ፣ app ኡን አውረዱት?
ምን አልሽኝ?
app ቆይ እሞላዋለሁ የእንትኑን አይደለ?
እ፣
እሞላዋለሁ አንዴ
እሺ እንትን አውርዶታል?
catering እንትን የሚባልበት አፓ Play አ፣ Store ላይ አላወራሁትም። ቆይ እንትን እለዋለሁ።
Play Store ላይ አዎ ዊ ፕላስ provider በሚለው አ፣ እስኪ text አድርጊልኝ።
እንዲያወርዱት ነበር። እሺ በምስል ላይ link ኡን ይላክልኝ።
አ፣ እዛ text ላይ አድርጊልኝ።
አ- አዎ።
እሺ እሺ፣ አመሰግናለሁ።